tunadunanya bakomandaga ሄሎ አብልን
መረጃ መረጃ ነው።
ምን አይነት መረጃ ነበር የፈለጉት?
አይ አዲስ ነው መረጃ ለመሆን የፈለኩ።
እሺ አዲስ ከሆኑ ስልሳ ሁለት ዘጠና ሁለት ላይ በመደወል ለሬዲዮ አገልግሎት አንድን ለሙዚቃ አገልግሎት ደግሞ ሁለትን በመጫን በቀን ስር ለሰላሳ ደቂቃ የፈለጉትን ሬዲዮ ጣቢያ መርጠው ማዳመጥ ይችላሉ። ዘፈኖችም እንደዛው በተለያዩ ቋንቋዎች አሉ። በስድስት በሰባት አይነት ቋንቋዎች አሉ። በተጨማሪ ደግሞ አገልግሎቱ በሀያ አራት ሰላሳ ደቂቃ ነው። ሙዚቃ ሰላሳ ደቂቃ ለሬዲዮም ሰላሳ ደቂቃ ነው። ከዛ በተጨማሪ ሀያ አራት ውስጥ ነው መጠቀም የሚችሉት። ቀጥለው ቀን ሲመጣ ነው ድጋሜ ሶስት ብር ከፍለው መጠቀም የሚችሉት።
እየከፈሉ ቀን ሙሉ ማዳመጥ ይቻላል።
አይ ለአሁን ለሙከራ ፕሮግራም ላይ ስለሆነ ሰላሳ ደቂቃ ነው መጠቀም የሚቻለው።
ነው አይደል?
አዎ ወደፊት ግን ያው እየጨመረን እንመጣለን።
እሺ። እና ሙዚቃ በቃ በራሴ ምርጫ ነው አይደል? ነው በእናንተ ምርጫ ነው?
አይ ሙዚቃ አሉ፣ የተጫኑ ሙዚቃዎች አሉ። አማርኛ፣ ኦሮምኛ፣ ትግረኛ፣ ወላይተኛ እና አፋርኛ ሙዚቃዎች አሉ። እነዛ ውስጥ የተለያዩ ሙዚቃዎች አሉ። ያንጠው ማዳመጥ ይቻላል።
እኔ ጋር አማርኛ ነው።
ይቻላል ይቻላል። ለአማርኛ አንድን ይጫኑ ትላለች የሙዚቃ አገልግሎት ለመመዝገብ ሁለትን ይጫኑ ካለች በኋላ ለአማርኛ አንድን ይጫኑ ስትል አንድን ተጭነው ማዳመጥ፣ የሚቀጥለውን ዘፈን ደግሞ ማዳመጥ ከፈለጉ ድጋሜ አንድን በመጫን እየቀጠለ እየቀጠለ ማዳመጥ፣ ያለፈ ዘፈን ደግሞ ለማት ሁለት መጫን። እናመጋ ስለደውልም መልካም እና